hello ቴዲ እንትን ሁለተኛው እኮ የሚታየኝ አሁን የሚታየው game ኡ ምን ላይ ነው?
ቲቪ ላይ እና እንትኑ ላይ እኮ ነው PC ላይ አይ ተመሳሳይ ነው።
እ
resolution ብታስተካኪ እኮ ነው። አሁን ለቲቪ ብቻው ነው ለእንትኑ ካሸት ቲቪም ላይ ከስሩም ላይማ አያሳይም። አንድ አይነት እኮ
ይኸው እያሳየ ነው። አዎ፣ አታሺ ላሳይሽ።
እ ፎቶን ስላከው አይደለ?
አ አ ግን እኔ ራሱ እኮ እኮ ነው የሚታየኝ አንድ screen ነው። እንዴት አንድ screen ሆኖ ሁለት screen ታያላችሁ እናንተ? እኔ ጋር እዚህ ጋር connect የፒሲው አንድና የፒሲው እና የቲቪው እኮ ነው። ቢያይ እኮ ሰክቼ ወደዛ አስተላልፌዋለሁ።
አይ አልሄደም ከ PC ።
እ- ቴድሮስ። ምክንያቱም ይኸውልህ ልክ እኔ launcher ኡም ማለት ነው አ ስከፍተው ቀጥታ የከፈተው አንድ screen ላይ ነው። ሁለተኛው screen ላይ move ለማድረግ ስል ያለውም ይለኛል connected አይደለም ነው የሚለው።
ኧረ እስኪ ላሳይ ፎቶ ላንሳልሽ። እሺ
አ- ገባኝ። ግን ምንድን ነው አሁን አንተ ቅድም አንስተህ እኮ የላከው ሁለቱም ላይ እንደሚያጫውት ነው
አዎ፣ ሁለቱም እኮ ላይ እንደዛማ ይወጣል።
አይሆንም። አ እንደ አይደለም እኮ ይሄ ከላይ አ፣ ታች ያለውን እኮ ወይ በእናንተ በ cashier ከፍታችሁት ነው እንጂ እም።
ሁለቱም ላይ አይመጣማ። አንድ ጌም አሁን setting ውስጥ ሲከፈት ነሽ ወይ አይደል?
እህ እህ፣ setting ውስጥ ነሽ አሁን። አየው የቅድሙ ላይ እላይም ነበርኩኝ። አ፣ ይኸውልሽ እላይም setting ነው የሚያሳየው፣ ከታችም setting ነው የሚያሳየው ማለት setting resolution ኑ ላይ ነው ማለት የሚያሳየው።
አዎ። ቆይ ቆይማ ለአንስቼ ልልክልሽ። ቅድም ከቆየ በኋላ እንትኑ ካለ timer ኡ ካለፈ በኋላ ነው ፎቶ ያነሳሁት የ PC ።
እሺ፣ እስቲ አንሳ ነው ላከውሽ ቆይ እሺ፣ አታንቀሳቅሽ አንዴ